हेल'
ఎలా
ఓకే టికెట్ నెంబర్ కూడా నబ్బర్
ኦንላይን ቡክ መንገደኛ አፕሊኬሽን የለም።
የለኝም የለኝም።
በምን በቴሌግራም ላስልክልን?
ይቻላል።
እሺ አካውንት ልላክላ
የምን
ብር የምታስገባበትም ማለት ነው። የት ነው መሄድ የፈለግከው?
ከአዳማ ድሬዳዋ።
ከአዳማ ድሬዳዋ ነው።
አዎ ከአዳማ የለንም አባ፣ ከአዲስ አበባ ነው።
ከአዲስ አበባ ብቻ ነው።
አዎ፣ ድረ- አዳማ ገና አልጀመርንም፣ አዳማ አልጀመራችሁ? አ- አትጀምሩም?
እንጀምራለን።
ተስፋ አደርጋለሁ።
እሺ፣ እናመሰግናለን።